హలో హలో హలో అదే అదే
ጤና ይስጥልን የሸዋስ ነኝ ሻድሬቷ ገንደቆሬ እ- እ- እንትኑ ይሄ እ- እ- ስፖርቱ ማለት ነው አልከፍት አለን እምቢ አለን ምን ይላችኋል?
አሁን ተቋርጦ ነበር መሰል አጠቃላይ ሲስተም አዎ አዎ ገና እየተሰራ ነው።
ኦኬ አላለቀም ተሰርቶ አዎ አዎ እ፣ ስለዚህ እንጠብቅ አዎ አዎ የሺዋስ
ኦኬ እሺ
ሌላም ጠይቀኛለሁ።
አይ አልቆ አለ በቃ በአዲስ ሪስታርት አድርጉና ግቡ እስኪ ምናምን ይሰራላችኋል ምናምን ላይ ስለነበረ እ?
ስፖርቱ ላይ ያለ እስቲ ቪቴን አብረተህ እያጠፋን ነው ሞክረው።
እንጂ ተሰርቷል ይሰራላ ሌላ ቦታ
አዎ ግማሹ ጋር እየሰራ ነው